ሄሎ ጤና ይስጥልኝ ውባየሁ።
አዎ ይት እሺ አሁን ደውለውልን ነበር አዎ።
አይደለ?
አዎ እሺ ፎቶ ይልኩልናል። አሁን በጥር በአስቸኳይ ላክላችሁ፣ እንደውም ደስ ይለኛል። እሱ አዎ፣ ይሻላል።
ቁጥር ልስጦትና በ- እሺ እሺ፣ በቴሌ ቴክስት አድርገልኝ። እሺ ቴክስት ማድረግ አልችልም፣ በቃል ልንገሩት።
እሺ፣ እንግዲያው ቆይ ልጻፍ። እሺ አባ እኔ ታች አድርጌ ስለሆነ እንዳ ብዬ ነው። እሺ ይሄማ ደስ ይላል፣ ጥሩ ነው። እሺ አሁን ንገረኝ።
አርባ አራት ዜሮ ዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት አስራ አንድ አስራ አንድ ዜሮ ስድስት ዜሮ ስድስት ዜሮ አራት ዜሮ አራት እሺ አሁን እጠብቆታለሁ። ይላኩልኝና ላሳውቅለት።
አሁን እልካለሁ።
እሺ እንዴት?
በቴሌግራም እሺ ላኩልኝ። መልካም አመሰግናለሁ።